ጤና ይስጥልኝ ቤስት ቤት ረዴት ነኝ ምን ልርዳዎ
ብሩ ወልኮም አልገባም።
እሺ ቤስት ቤት ቁጥራውን የደወልክበት ነው
ሌላ ነው እሺ ንገረኝ ዜሮ ዘጠኝ
ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት
ሰማንያ ሰባት
ሀያ አንድ ሀያ አንድ ሰማንያ ሁለት ሰማንያ ሁለት እሺ ትላንት ነው ብር ነው
አስራ አምስት ሺ እሺ ዜሮ ዘጠኝ ሰማንያ ስድስት
ሰማንያ ስድስት ሰማንያ ሰባት እሺ hello እ፣ ሀያ አንድ ሀያ አንድ
ስልሳ ሁለት
እንትን ይሆን ስንት ብር ነው ያልከኝ?
አስራ አምስት ሺ
መቼ ነው ዊዝዶ ያረካው?
ትላንት
ገብቶልሃል? እሺ አሁን ቼክ አድርገው። እሺ